hello ጤና ይስጥልኝ።
ደቦ በእናትህ ከአሁን በፊት ዘጠና አምስት ዘጠና አራት ብር አለኝ ያልገባ።
deposit ነው አዎ አሳውቀናል። ቻፓዎች system እያስተካከሉ ነው፣ እያስተካከልን ነው።
እሺ ሌላ አሁንም አንድ ሺህ አለኝ አንድ ሺህ ምን
አንድ ሺህ deposit እ
አንድ ሺህ deposit እኮ message ኡ ላክልን እኛ ለቻፓዎች አሳውቀናል።
ልክ ያለው ልክ ያለው እሺ ከላክ እናሳውቃለን። እነሱ በጣም ብዙ ሰው ስላለባቸው እያስተካከልን ነው ብለዋሉ።
እሺ አሁኑ እኔ ቴሌ- ቴሌግራም ላይ እሺ ግን አሁን ማለት ነው እየሰራ ስላልሆነ ከአሁን በኋላ ባትልክ ይመረጣል። system ኡ ሲሰራ ብትልክ ይሻላል።
እሺ ከአሁን በኋላ አላ- አላውቅም።
እሺ አዎ፣ አትላክ። ሲስተካከል እናሳውቅና ማድረግ ትችላላችሁ።
እሺ ይህንን ግን እናሳውቃለን። እሺ እሺ እሺ፣ እናመሰግናለን።